ሄሎ ሄሎ ቢኒያም፣ አቤት።
እሺ እያየሁልህ ነበረ።
እ Spin and Win የዛሬ ዓለም የ- በ- በአሁኑ ሳምንትም አድርጌ check ሳደርግልህ በ Spin and Win የተቆረጠ ትኬት የለም በጎ- በጌዲዮን መናኸሪያ። እርግጠኛ ነህ እንደተቆረጠ?
አ- እንደዛ ብለውኝ እኮ ነው ደውለውልኝ።
አይ አልተቆረጠም። እሺ ስፒን ኤንዱን ኦኬ።
አልተቆረጠም።
እህ?
Spin and Win በ Spin and Win የተቆረጠ ትኬት የለም እዛ ሱቅ ላይ ጌዲዮን መናኸሪያ ላይ okay እሺ፣ balance ጨመረብን። Spin እየተቆረጠ ነው ነው ያሉኝ። እነሱ ባላንስ ጨመረብን።
እም፣ redeem ተደርጓል አይደል? ትናንት የተላከ ትኬት
እኔ እንጃ።
redeem ካልተደረገ ላይቀንስ ይችላል።
okay redeem ማድረግ ሲጀምር ሲደረግ እ?
ነው የሚስተካከለው።
እ? እህ?
redeem ሲደረግ ነው የሚስተካከለው። አንዳንድ ቲኬት እ?
system ላይ ሳይቀነስ ይከፈላል ለደንበኞች።
okay okay።
ከ system ላይ check አድርገን በየሳምንቱ አርብ ልክልህ አዎ አዎ፣ እሱን አዎ።
ምናልባት እሱን ስላልከፈሉ ይሆናል ያልቀነሰው ይሳ okay ካልከፈሉ ቶሎ ይክፈሉሽ። expire ያደርጋል።
እሺ።
እሺ መልካም ቀን።